እንዴት ነው? ሰላም ነሽ?
ሰላም ነው።
ሰላም ነው። ደህና ነው። አ፣ እንትን jackpot ታውቃለሽ? ስድስት ስድስት ክለብ ስድስቱም win አድርግቻለሁ ታውቃለሽ? ከዛ ብሩ ግማሽ ላካችን አንድ ሺህ ብር ላካችን
jackpot ማለት ነው። jackpot ህግ ላይ ይሄ አ።
win ያደረገው አሁን ለምሳሌ አስር ሰው ቢያሸንፍ ስልሳ ሺህ ብሩን ለአስር ነው የሚከፋፈለው። አሁን እሺ።
በዚህ ዙር ደግሞ አስራ- አ- አርባ አራት- አርባ ሶስት ሰው አሸንፏል jackpot ኡ። አርባ ከዛ አይነ- ሶስት ሲከፋፈል ነው አንዳንድ አንድ ሺህ ይደረጋል።
ከዛ እኔ አንድ ሺህ ብር ብቻ ነው ያገኘሁት።
አዎ ሁሉም አንድ ሺህ አንድ ሺህ አንድ ሺህ ምናምን አንድ ሺህ ምናምን ነው ያገኘው jackpot ኡ ላይ ay tiri lixdankii jackpotka soorroka loo qaybinay bay tiri afartan iyo saddex qof baa guulaystay bay tiri afartan iyo saddexdii qof baa loo qiimeeyey